ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ሰላም
የ YouTuber ስልጠናውን ለመከታተል ፈልጌ ነበር። ግን okay፣ እሺ ማን ልበል ማን ልበል?
ፍጹም
እም?
ፍጹም ፍጹም አይሰማም።
ፍጹም ፍጹም እም?
ፍጹም ግርማ
ግሩም
ግርማ ግርማ
ድምፁ ትንሽ አይሰማም። okay፣ ይቅርታ።
ግርማ ስልክ ቁጥር ይሄኛው ነው አሁን የደወሉበት ይቻላል ስሙን
አሁን የደወሉበት ስልክ ቁጥር ነው።
መሆንም ይችላል።
hello
hello አዎ መሆን ይችላል።
ኦኬ፣ እሺ ሄሎ ይሄ ነው ማስታወቂያውን
አንኪቲው ላይ
አድራሻው ሴት ነው።
አድራሽ ከአዳማ ነው። ኦንላይን ካሉ ኦንላይኑ ነው እየጠየቁት ያለው።
እሺ እ ነው ኮክቱ ሳምንት ሶስት ቀን ሊንክ ይላክሎታል። በሳምንት ሶስት ቀን ሊንክ ይላክሎታል።
እሺ
እ አንድ ቀን ደግሞ ማለት ሊንኩ ለ24 ሰዓት መጠቀም የሚችሉት በፈለጉት ጊዜ ማየት የሚፈልጉት ቪዲዮ ማለት ነው።
እሺ አንድ ቀን ደግሞ ከኮሜዲያ የሚሸጥ ጋር ቀጥታ የጎግል ሚቲንግ ይኖረዋል።
እሺ። ስለዚህ ከኔ ምንድን ነው ክሬዲት የሚጠብቀው?
ሀውስ ክሬዲት ሀውስ አንዱ ክሬዲት ሰባት መቶ ሀምሳ ብር ነው።
እሺ እ እስከ ነገ ዲስካውንት አለ። አንዱ ክሬዲት ሀውስ አስር ብር አስራ አምስት ሺህ ብር ነው የሚሆነው።
እና አጠቃላይ ስንት ነው? ድርቅሽ አስር ሺህ ብር እስከ ነገ ይከፈላል።
እሺ እርሱም አሁን እሺ ሌላ ሄሎ ይቆራረጣል እህቴ ሄሎ